hello ጤና ይስጥልኝ ድር ገበያ
ሱሪ አዘነበለ ባህር ዳር ቅርንጫፋችሁ ባህር ዳር ቅርንጫፋችሁ የት አካባቢ ነው አላችሁ ቅርንጫፍ?
ባህር ዳር ቅር- ቅርንጫፍ የለንም፣ ግን እ ከታዘዘ በፖስታ ቤት ነው የምንልከው። ባህር ዳር
okay አንድ ፍሬ ብቻ ነው ያዘዝኩ።
ለማዘዝ ፈልገው ነው።
አዎ አንድ ፍሬ ብቻ ነው። size ኡ ግን አይገልጽም።
እሺ ስሞትን ማን ልበል እኔ ልመዝግቦት።
ኤርሚያስ ላቄ
ማ
ኤርሚያስ ላቄ
ኤርሚያስ።
ላቄ
እሺ የት አካባቢ ነው? ባህር ዳር ነው የሚገኙት።
ባህር ዳር። አዎ ባህር ዳር። እሺ እ የሱሪውን መለያ ኮድ ይነግሩኛል?
የሱሪ መለያ ኮድ ሀያ አንድ ሶስት ሰባ አራት ሀያ አንድ ሶስት ሰባ አራት እሺ ምን አይነት size ነው የሚያደርጉት? size ኡን ንገሩኝ።
size ሰላሳ ሶስት ሰላሳ ሶስት እሺ ስልክ የደውሉበት ስልክ ይሄ ነው? የእሱ ስልክ ቁጥር ይሄ ነው?
አዎ ይሄ ነው
እሺ ይሄ ነው።
እዚህ መልሰን ደውለን እናሳውቆታለን። ሌላ ማዘዝ የሚፈልጉት ነገር አለ? ሌላ ማዘዝ የሚፈልጉት ነገር አለ? ከሱሪ ውጪ?
ይሄንን ልየው ይሄን ልየውና እናዛለን። ችግር የለም። በፍሬ ሳይሆን እንዳለ እንረከባለን።
እሺ፣ ይሄን ልየውና እረከባለን። ችግር የለም።
እሺ፣ እሺ፣ እሺ። እናመሰግናለን ስለደወሉ። መልካም ጊዜ